ሄሎ አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ነው እግዚአብሔር ይመስገን። ቃል ኪዳን እባላለሁ። የምደውልልዎት ከግሎሪ ሪል ስቴት ነው።
እሺ
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት የመግዛት ሀሳቡ ካሉት መረጃ ልሰጦት ነበር።
አይ አልፈልግም።
እሺ ምናልባት የሚፈልግ ሰው ካለ ደውሉልኝ።
እሺ እሺ አመሰግናለሁ።
እሺ እሺ